ሄሎ ሰላም ጤና ይስጥልን ቺፕቺፕ
ጤና ይስጥልኝ።
አብሮ ይስጥልን ሰላም አንድ ሰዓት እ እ ሄሎ
ሄል- ደማ አቤት ይሰማል። ሄሎ ሄሎ
ይሰማ አሁን ይሰማል ይሰማኛል።
ይሰማኛል እኔ
እሺ ትዕዛዝ እሺ፣ አዝዤ አዎ።
ነበረ።
እሺ
አዎ ማለት በየደቂቃው ሂሳብ ምናምን ነገር እየተቀያየረ እየተረበሸ ነው እና ጊዜያዊ እህ፣ ነገር አዎ እኮ እንደዚህ አይደረግማ። ስልት ገበያ ያደረጋችሁት እኮ ምን ማለት ነው? ማለት እህ።
አንድ ጊዜ ሰው የሆነ ዋጋ ያይና ይመቸኛል ብሎ ያዛል። ዋጋ እጅግ ሲደረግ ቢያንስ ያዘዙ ሰዎች ማለፍ የለባቸውም? እንዴት አይነት አሰራር ነው?
ልክ ነው ታው ይቅርታ በጣም እና አሁን ተቋርጦ ነው በቃ group ኡን አል- አልሞላልሁትም አልሞላም ሁለት ሰው ይቀራልና join እንዲያደርጉ ስንነግራቸው ዋጋ ተቀይሯል ምናምን ብሎ መግባት አልቻሉም እና እህ፣ okay ምን ማለት ነው? ትላንትና አሁን ለሶስተኛ ጊዜ እኮ ነው ዋጋ እንደዚህ እንትን የሚለው እና
አዎ አንድ ይቅርታ አራተኛ ደግሞ ደንበኞቻችን እ፣ እኛን support እያደረግናችሁ ያለ ነው አዎ ልክ ነው እሱ አዎ በጣም እኮ። ስለዚህ ምን ማለት ነው? ያንስ ጊዜያዊ ነገር እያያችሁ አይነት ነገር ይመስላልና አሁን ትላንት እህ፣ ከትላንትና ሀያ ሶስት ብር አዘን ነበር። ጠዋት ሀያ አዎ ዘጠኝ ብር አላችሁን? እሺ ብለን ሀያ ዘጠኝ ብር አዘዘን። ወዲያው ሰላሳ ደቂቃ ሳይሞላ ደግሞ ሰላሳ አንድ ብር እንደዚህ። ኦንላይን ታዲያ ማለት እንዴት ነው
Okay ይቅርታ እሺ በጣም እኮ ምንድን ነው ማሳውቃችኋለሁ ማድረግ እ? አይ ብላኝ አርባ ደቂቃ ጠበቅኳትና አዎ አላሳወቀችኝም።
እስኪ አንዴም እስኪ ደውዬ አንዴ ልጠይቅሎት እና መልሰሽ ትደውይልኛለሽ በዚህ ቁጥር አዎ እሺ ልጠብቅሽ?
እሺ አንዴ በቃ ጠብቁኝ እሺ።